እንትን የሆነ ፍሪጅ ተበላሽቶብን ነበርና
አስመዝግበው ነበር እኛ ጋር ደንበኛች እ አስመዝግበው ነበር እኛ ጋር።
አይ አሁን ገና አሁን ገና መደወሌ ነው።
እሺ ደንበኛችን የቢጃ የመለያ ቁጥር ወይ ደግሞ TIN number ሲንገሩ ሁለት ዜ- እሺ ሁለት ዜሮ እሺ አርባ ሶስት እሺ አርባ ስምንት እሺ ሀያ ሁለት ሀያ ሁለት ያለ አ- አ- ሀያ ሁለት አስራ ሰባት ሀያ ሁለት አስራ ሰባት አ
እሺ ደንበኛችን መስመር ላይ ጠብቁኝ።
እሺ
እሺ መባ ግሮሰሪ ነው ደንበኛችን።
አዎ አዎ መባ ግሮሰሪ የት አካባቢ ነው የሚገኙት?
እ ጸበል ኮንዶሚኒየም አት አትባል ኮንዶሚኒየም ማለት ነው።
ኮንዶሚኒየም። እሺ አዎ አርባ ዘጠኝ እሺ እየመዘገብኩሎት ስለሆነ መስመር ላይ ጠብቁኝ።
እሺ
ደንበኛችን ስምዎትን ማን ልበል?
እ የእርስዎን ስም ማን ልበል?
የኔ ነው።
አዎ እሺ ቶኩማ
ቶኩማማ ጫላ
እሺ ስልክ ቁጥሮትን በዚህ ላይ ያዛ ደንበኛችን በደወሉበት
አ ሊያዞ በዚህ በሰባ አምስት መጀመሪያው ሊያዘው አዎ አዎ አዎ ያዩ እሺ
እሺ
ምንድን ነው ያስቸገሩት? ፍሪጁ ፍሪጁ የቢራ ነው።
እኮ የቢራው ፍሪጅ ምን አስቸገሩት?
አዎ አዎ እንዴ አያቀዘቅዝም። ሶስት ቀን ሆነዋል ሰሞኑን።
አያቀዘቅዝሎት።
አዎ እሺ በሩ በደንብ መዘጋቱና መሰካቱ check አድርገውታል አይደል?
አዎ አዎ አዎ እሺ ደንበኛችን መዝግብ ይሎታል። ለጥገና ክፍል አስተላልፋለሁ። ጥገና ባለሙያዎች ይመጣሉ።
እሺ እሺ መማዬ እሺ ሌላ ምረዳት ነገር አለ?
በቃ እናመሰግናለን። ይሄ ብቻ ነው።
ስለደወሉ አመሰግናለን። አገልግሎት ይላሉ። ትራንስፖርት ከሚሰሙ በኋላ እስከምትሰፋ ፈቃድ ይሁንልን።
እሺ እናመሰግናለን።